ብር ሞልቼ ነበረ ወደዚህ ወደ አቢሲንጎ አምስት ከሀምሳ ግን account ዜሮ ዜሮ ነው የሚለው።
በቻፓ በኩል ነው
አዎ በቻፓ በኩል አዎ ገቢ ነው ያደረጉት።
አዎ አዎ ወደዚህ ሞልቼ ነበረ አምስት
deposit
አዎ deposit አዎ ስልክ ቁጥር ልስጦትና transaction message ኡን ቴሌግራም ላይ ላኩልን። እሺ
ይኸው ስልክ ቁጥር አዎ ልስጦት። ሌላ ስልክ ቁጥር ዜሮ ዘጠኝ ስልሳ
ሊያዝ ዜሮ ዘጠኝ ስልሳ ያዝልኝ ሰባ ሁለት
እሺ ሰባ ሁለት ዜሮ ዘጠኝ ስልሳ ተይው እሺ ሰባ ሁለት አርባ ሁለት ሰባ ሁለት አርባ ሁለት እንደገና ሰባ ሁለት OK ሰባ ሁለት አርባ ሁለት ሰባ ሁለት ልደውል አዎ በሱ ስልክ ነው ቴሌግራም ላይ message ኡን ይላኩልን። የቆረጠበትን message ቴሌግራም ላይ ይላኩልን።
እሺ እሺ